ሄሎ ጤና ይስጥልን ዋሽንግተን የህክምና ማዕከል
እንዴት ናችሁ? ሰላም ናችሁ?
ሰላም።
አምቡላንስ ፈልገን ነው።
እሺ ከየት ነው
ከአዲስ አበባ እስከ ጅጅጋ።
እ
ከአዲስ አበባ እስከ ጅጅጋ።
ከአዲስ አበባ ወዴት?
ጅግጅጋ ጅግጅጋ።
ወደ ጅጅጋ ነው።
አ
እሺ በዚሁ ስልክ መልሰን እንደውላችሁ
አ ዋጋው ደግሞ
እኮ ስለ ዋጋውም እንድትነጋገሩ በዚህ አዎ።
ስልክ መልሰን እንደውል።
እሺ እሺ